जायतलें जेन्ना जेन्ना आनी आसतलें आमी वयतलें आनी आमलें
जावेरी नुस्तें
नाल्ल्यान इतलें सुल्तानालें मुगे म्हणटा रे
እሺ ሳምንት ነው ወጌሻ ስላል የአንድ ሳምንት ኮርሶች ናቸው ያሉት።
ምን ምንድን ነው የሚያካትተው ስልጠናው? እሺ hello hello hello ወይ ይቆራረጣል ስልኩ አሁን ሰማኝ። ምን ምን ምንድን ነው የሚያካትተው ስልጠና? hello hello እናት
አቤት አይሰማም?
አሁን ይሰማኛል። ምን ምንድን ነው የሚያካትተው አልሽኝ?
ማርኬቲንግ በማርኬቲንግ ኮርሶች